ሄሎ ሄሎ ጤና ይስጥልኝ ጤና ይስጥልኝ።
ደምስ በረዳ
አይደለሁም እኔ ያው ሰራተኛው ነኝ። ምን ልታዝ ምን አቤት?
ልታዝ? ደምስ በረዳ አይደለሁም።
አይደሉ?
አዎ
እሺ።
እሺ። አሪፍ ነሽ አዎ አሪፍ ቤ እኮ ችግር የለው መናገር ትችላለሽ።
እ ላለፉት ተከታታይ ቀናት እ POS ማሽኑን እየተጠቀማችሁ አይደለም እና ያጋጠማችሁ ችግር ካለ ለመጠየቅ ነበረ።
አይደለም አይ ስራም የለም ያው በሱ የሚጠቀም የለም ስራም የለም ለዛ ነው።
እሺ እሺ ደንበኛችን መልካም ቀን ይሁንልዎት።
እሺ